Good morning, Capital Spa. ሄዳ speaking hello፣ አዎ ሰላም ነው።
hello።
አለን የዋና ዋጋ ማወቅ ፈልገን ነበር።
እሺ አንዴ ጠብቁኝ። የዋና ስንት ነው አሁን? ዋና ለአንድ ቀን ነው የፈለጉት?
አዎ ለአንድ ቀን ለአዋቂ ነው?
አዎ ለአዋቂና ለህፃንም ለልጅና ለአዋቂ። እሺ አዎ፣ ይህን ነው የምጠይቀው።